ጤና ይስጥልኝ ቻፓ።
hello ሰላም ነው?
ሰላም ምን እንርዳዎት?
እንትን አይጨረታ ላይ ትናንት በቴሌ ከፍዬ ነበር መቶ ሰማንያ ብር
ምን አለ?
አይጨረታ ላይ
እሺ ለአይጨረታ በቴሌ ብር ከፍዬ ነበር።
እሺ ስልክ ቁጥር ልስጦትና transaction ይላኩና check እናድርጋ።
እሺ
ዜሮ ዘጠኝ ስልሳ
እሺ ስልሳ ስንት አልሽኝ?
ዜሮ ዘጠኝ ስልሳ ሰባ ሁለት
እሺ አርባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት እሺ እሺ ሰባ ሁለት
እሺ እዚህ ላይ ነው text ኡን የምልከው።
ቴሌግራም ላይ ላኩልን ሜሴጁን።
እሱ ላይ በዚህ ስልክ ማለት ነው።
አብ ቁጥር ቴሌግራም እሺ